Hello ጤና ይስጥልኝ።
Flintstone ነው?
አዎ ልክ ነው። ልክ ነው።
የሚከ- የሚከራይ ቤት አላችሁ እንዴ?
የሚከራይ ቤት እንኳን የለንም።
የሚሸጥ ብቻ ነው?
አዎ
እም፣ እኛ እሺ።
እናከራይ።
አታከራዩ?
አዎ
አይ፣ እዛ የሚከራይ ነገር ግን አለ። የሚከራይ እንትን የሚያከራዩ ሰዎች Maybe የገዙ ሰዎች እኔ እኮ እንደሱ አይነት ሰዎች የሚያከራዩ ካሉ እዛው ያገኙ?
site ኡ ላይ ሄደው ነው የሚያገኙት። እኛ ስለነሱ information የለንም፣ contact ኣቸው ሳይ- የለንም።
site ኣችሁ የት ጋር ነው ያለው?
ያው መከራየት የሚፈልጉበት ሰፈር ላይ ነው። like site ኣችሁ እም፣ የ site ኣችሁ መገናኛ ያለ እ፣ ኡራ- መገናኛ መገናኛ፣ ኡራኤል፣ ብስራተ ገብርኤል ያስረከብናቸው site ኦች ጎሮ አካባቢ ጎሮ።
አ እዛ አካባቢ ሄደው ነው የሚያገኙት የእነሱን contact።
እሺ፣ thank you።
እሺ